ሄሎ ሄሎ ሰላም፣ እንዴት ነሽ?
እግዚአብሔር ይመስገን። እንዴት ነሽ?
አለን በ Donkey Tube ነው የደወልኩት።
አዎ Donkey Tube ላይ ነው የደወልሽው?
እንዴት ነሽ?
እግዚአብሔር ይመስገን።
አይ ለግል ጉዳይ ፈልጌ ነበረ። ቀጠሮ ምናምን ነገር ይኖራችሁ?
ምን አይነት ጉዳይ ነው? ስለ እስኪ ስለ ጉዳዩ ትንሽ ንገሪኝ።
just ያ ከራሴ ጋር የተገናኘ ነገር ስለሆነ just በአካል መጥቼ ማውራት የምችል ከሆነ ብዬ ነው።
እኮ እኔ ሪፖርት ለማድረግ እንዳኝ- እንዲመቸኝ ስለዚህ ምን ጉዳይ ነው መምጣት የፈለግኩት። ወይ
ማለት ጉዳዩ የኔ ነው ነው የምልሽ። ማለት የግል ጉዳይ ነው። በአካል ማውራት ስለቻል ስለፈለግኩኝ ነው።
እኮ የግል ነው ግን ስለምንድን ነው?
ያ ስለ ራስሽ የምታወሪው ነገር የለም። just ለማውራት ያክል ነው። ከሰው ግን ማወቅ የምፈልገው ነገር አለ እና በቀጠሮ ከሆነ ለማወቅ ብዬ ነው። information
አዎ ምዝገባ አለ ግን ደግሞ ተቸገሬ ግድር እ? ወይ ኢሜል ልስጥሽ እና ኢሜል አድርጊለት መናገር ለራሱ ከፈለግሽ ማለት ነው።
okay እንጂ normal ቀጠሮ ምናምን የለም።
አዎ ቢያንስ ጉዳዩ ብትነግረኝ
ያው የራስሽን ጉዳይ ምን ትይዋለሽ? ጉዳይ ነው የራሴ።
ስለዚህ ኢሜል ልስጥሽ እና ኢሜል አድርጊለት።
እ፣ ይቅርታ ግን text ማድረግ ትችያለሽ?
ምን አልሽኝ?
የሆነ ምትልክልኝ ነገር ይኖራል? ውጪ ስለሆንኩኝ ነው።
አይ ቀላል ስለሆነ በቃልሽ መያዝ ትችያለሽ። እኔ text እሺ ማድረግ አልችልም።
እሺ።
comedian እሸቱ at Gmail dot com አ- at ምን Gmail dot com
at Gmail dot com እዛ ላይ ማድረግ እችላለሁ።
ኢሜል አድርጊለት።
እሺ እናቴ፣ አመሰግናለሁ።
እኔም እሺ thank you።
አመሰግናለሁ።
እሺ ቻው።